ጤና ይስጥልኝ ቢጂአይ ኢትዮጵያ ብርሃን ነኝ። እባክዎትን ምን ልርዳዎት?
አሁን በዚህ የነበረ ኦክሲጅን
እሺ ደንበኛ እሺ እሺ ይንገሩኝ የቢጂ ID ዎትን ወይም የ TIN number ኦን number ዜሮ ዜሮ ሰባት ዜሮ ዜሮ ስድስት ሰባት ስድስት
ዜሮ ዜሮ ደንበኛችን
ዜሮ ዜሮ ሰባት ስድስት ሰባ ስድስት
አርባ ዘጠኝ አርባ ዘጠኝ ሰማንያ ስድስት ሰማንያ ዘጠኝ ሰማንያ ስድስት ሰማንያ ዘጠኝ እሺ አዎ።
ይጠብቁኝ አንድ ጊዜ መስመር ላይ የቤቱ ስም ምንድን ነው ደንበኛችን አሱ
ምን አሉኝ አሱ አሱ
አሱ አ
አሱ ብቻ ነው ባር ሬስቶ- ባርና ሬስቶራንት ምናምን ባርና አይደለም?
ሬስቶራንት ባርና ሬስቶራንት አ
እሺ ደንበኛችን እየመዘገብኩሎት ነው እሺ የእርሱን ስም ልቀበል ግርማ
ግርማማ አስቻለ
እስቻለው አ ለ
እሺ ደንበኛችን የስልክ ቁጥር በዚህ በደወሉበት ለያዝ ወይስ ሌላ ይሰጡኛል?
በዚህ ራሱ እንትኑ ላይ ያለው ስለሆነ ችግር የለውም።
እሺ እሺ። ልዩ ቦታው ምንድን ነው ደንበኛችን? አካባቢው ካራ ረቂ ትምህርት ቤት ፊት ለፊት
ካራ አዎ ረቂ ትምህርት ቤት ፊት ለፊት ካራ ቆሬ ማለት ነው።
እሺ።